shirkada marxaba weyaan wuuna soo dhawo Can I speak English or uh, other language?
yawno
Can I speak English or other language? I can speak a Somali language.
other language አማርኛ
Uh,
እሺ ምን ልርዳሽ
ሰርቪሳችሁን ማወቅ ፈልጌ ነው።
ምን አልሽኝ የእናንተን service ማወቅ ፈልጌ ነው።
የት ነው ምን አገልግሎት ፈልገሽ ነው የት ነው ያለሽ አይደለም ድርጅታችሁ የሚሰጠውን አገልግሎት ማወቅ ፈልጌ ነው።
አገልግሎት ምንሰጠው አገልግሎት እቃም እንልካለን ወደ ተለያየ ሀገር የፈለግሽው ሀገር
እሺ
እና ያው service መጠቀም ከፈለግሽ ራስሽ
service ኬት ወዴት ማለት አ- ሀረር፣ ድሬዳዋ።
ከከተማ okay ሀረር ድሬዳዋ ደጋህቡር ወቻሌ
ወደ አዲስ አበባ አሻማ።
ምናምን እቃ ትልካላችሁ?
አ- አልጀመርንም አሁን በቅርቡ እንጀምራለን ስራ አልጀመረም
እሺ ከዛ ነው ወደዚህ የምትልኩት?
አው አይ ለጊዜው አዲስ አበባ መኪና ስራ አልጀመረም፣ ግን ስራ ሲጀምር አዲስ አበባ እቃም እንልካለን፣ ሰውም ይጓዛል። ከዛም እናመጣለን፣ ከዚህም እንልካለን።
አሁን ግን ከሀረር እስከ ወጫሌ ብቻ ነው።
ሀረር፣ ድሬዳዋ፣ ወጫሌ፣ ጋሻም ወደዚህ ሶማሌ ክልል ሁሉም ይሰራል።
እሺ አመሰግናለሁ።
እሺ ወይዬ